አርገርጂ ነው አይደል?
አዎ እሺ ከነበር በኦርድ ነበር መቶ ሁለት ሀምሳ ስድስት ሀምሳ ሁለት የተቀበላችሁ ተወዳዳሪ ምን ያህል ይቆያል?
ስንት
መቶ ሁለት ስድስት ሀምሳ ሁለት
እ ጃምቦ በርገሩ ደርሷል።
ስንት ጃምቦ ደርሷል፣ በርገር አራት ደርሷል። ምን- ሰዓት አዎ፣ ሰዓት ደርሷል።
ስለሄደ ካንሽማ አርባ ደቂቃውታል።
እ ደርሷል። ቁጭ ብሏል። ከደረሰ ቁጭ ካንስል ብሏል።
ይሁን፣ ሄደው።
ደርሷል። ናት ደርሷል። ቁጭ ብለን ያለ ተደረሰ። የምን ካንስል አይ ነው?
ይኸውልሽ ቅድም ነው ደርስ እስካሁን መጥቶ ልጅ ስላልኳችሁ ነው።
መሰዳ እንኳን መሰዳ ጥሏት ብሎ ወጣማ ስለቆየ ስለዚህ ካንስል ነው እንዳትጡት ስንል ሰዓት እኮ ስፔሻል በርገር ነው
እ አዎ እኮ አራት ሰዓት ጃምቦ ደዋል መጥቶ አዎ መጥቷል ወይ
ቆየሽ ልኮ ነው የምልሽ